ሄሎ ሄሎ ደህና ይስጥልን።
ሰላም ጤና ይስጥልኝ።
እንትን ላይ ቤስት ዴት ላይ እንትን ዲፖዚት ያደርግ ነበር መስወሩ ቀጣይ ነገር ላይ እስካሁን ድረስ አልገባልኝም።
እሺ አንድ ይጠብቀኝ። የ bet ቤት ቁጥርህ ንገረኝ። የ bet ቤት ቁጥርህ ንገረኝ።
አስር ዜሮ ዜሮ ዜሮ ዜሮ ሰባት ሰላሳ
ዜሮ ዜሮ ሰባ ሰላሳ አዎ፣ በዚህ ቁጥር ነው ስንት ብር ነው deposit ያደረገው?
መ- መ- መ- መቶ ብር ነበር ከቴሌ ብር ላይ እሺ መቼ ነው deposit ያደረገው?
አሁን አሁን
በቃ process ላይ ነው ይገባልሃል። እሺ ትንሽ ደቂቃ ጠብቀው።
እሺ፣ ፕሮሰስ ላይ ነው ያሰረኝ።
እሺ ይገባልሃል።